ልጅ ነው
ጤና ይስጥልኝ ደንበኛችን መረጃ ልስጠው ሄሎ መስመር ላይ ነው ሄሎ
ምን መሰለህ ይሰማኛል የሆነ ትንሽ ጫጫታ አለና ድምፁ ትንሽ ይረብሻል
ነገር ግን ጥቆማ የሚሰጠው ሰው ምን አይነት መረጃ ልስጠት
እንደዚህ ከውጭ የሚጠየቀኝ ብሎ ሲመጣ ግለሰቡ ነው የሚጠየቀው። አሁን ይቅርታ ደንበኛችን ከድምፁ ትንሽ ራቅ ማለት ይችላሉ ጉዳይ ሳይሆን የግለሰቦች ጉዳይ ነው። ስለዚህ ይሄ ምንድን ነው መሆን ያለበት? ለማስተካከል ህገወጥ የሆነ ጥያቄ ሄሎ ይሄ ሰው